ሚኮ ሚኮ ማን ነው?
ሄሎ ሄሎ፣ ሰላም ጤና ይስጥልን።
አብሮ ይስጥልን ሚኮ ነው። ከችብችብ ነበር የምንደውለው።
እ ከችብችብ ነበር የምንደውሉት።
እሺ እሺ ችብችብን ይጠቀሙ ነበር አይደለ?
አ አ መስተካከል ያለበት ነገር ካለ እሱን ነገር ለማውራት ነበር የደወልኩሎት።
አይ ምንም እንትን የለውም።
አሁን ላይ ግን እየተጠቀሙ አይደለም።
አ እየተጠቀምኩ አይደለም።
ምንድን ነው ችግሩ? ችግር አይ ካለ- ምንም ችግር ችግር የለውም።
ኦኬ፣ አ?
መስተካከል ያለበት ነገር የለም። ይሄ ነገር አረ normal normal ነው።
የሚሉት ነገር የለም።
አረ peace ነው። እኔ ያው ስላልፈለግኩ ነው እንትን ለጊዜው order ማድረገው ነገር ስለሌለኝ ነው አረጋለሁ።
Okay፣ እሺ። ተጨማሪ ተጨማሪ ይሄ product ቢኖሩት ብለው አያስቡም? ችብችብ application ኣችን ላይ የሌለ ነገር እሎ ማለት app ኡ እ፣ እንትን ሆኖ ስልኬ ላይ ጠፍቶብኝ ነው እንደ ድንጋይ በደንብ እንትን ብዬ እስኪ አያውና ችግር ይላል።
የለም። በቃ እሺ፣ ያለውን ችግር እሺ።
እያስተካከልን ይጠቀሙ።
እሺ እሺ እሺ መልካም ቀን ይሁንልዎት።
እሺ thank you